አብሮ ይስጥልኝ ደህና አደራችሁ። የት ነው ይሄ የት እንትን ነው እ እስቲ ማታ እ ዋሽንግተን የሕክምና ማዕከል አ እሺ እንትን ነበር ይማራ ይፈልገን ነበረ።
እሺ ማታም ደውለን ነበረ።
ምን ይማራ ነው የፈለጋችሁ?
ይማራ የሚለው ምን መራ እንደሆነ እኔ እንጃ። ማታ ዶክተሩ አንብቦልኝ ነበር። እ እ
እና አልመጣችሁም ታዲያ ትምህርት ቤት?
እ ማታ አምስት ሺ ሶስት መቶ ብለሽኝ አዎ፣ ነበር።
እሱ free ነው።
አዎ እና እንትን ነጻ አምቡላንስ ነጻ ነው። መጥታችሁ ትወስዱናላችሁ። ሚኒሊክ ነን እ ነጻ ነው እ በነፃ ነው አዎ፣ አምቡላንስ።
እሺ አሁን ትመጡልናላችሁ።
እሺ በቃ
እሺ ስለዚህ
እ እ ስለዚህ ስልክ ይደውላሉ መልሰው።
ማ እናንተ ትደውሉልናላችሁ ሲደርሱ። እሺ አይደለም እሺ አሁን ስለ አምቡላንስ እንትን ለማለት አሁን ይደውላሉ። ስልክ ላስተላልፍልሽና እሺ እኔ መልሼ እደውላለሁ።
አይ ጠብቂ ስልክ እሺ እደውላለሁ።
እሺ እሺ እሺ እሺ